መሰው ለምን አመንክ የማይታመን ሰው ስትከተላት በልጣብህ ከኔ ይህ ይመጣል መቻልክ ያኔ የዋህ ልቤ እንግዲህ ቅመሰው ለምን አመንክ የማይታመን ሰው ስትከተላት በልጣብህ ከኔ ይህ ይመጣል መቻልክ ያኔ ይገርመኛል እኔ ያንተ ማንገራገር ጊዜ ሲጠፋ ባበቃ ነገር ወያላወክበት ሰዶ ማሳደዱ በራስ ጥፋት የመጣውን ጦስ በልቻለው መንድ ምነው በቀደምካት ያን ጊዜ ሳትቀድም ሰላም ሳታጣ እንዲህ ሳያምን የእሷን ሳትቀበል ያንተን ማንስታል እንደ ጥፋት ቅጣት ቀሏል ልቤ ድለኝ እንግዲህ ልቤ አደብዛ ጭንቀት አዘን አግብዛ ያፍቅሯል አታገኝ የማይሆን ስትመኝ እሷን እሷን ስትለኝ ሳታገኝ የዋህ ልቤ እንግዲህ ቅመሰው ለምን አመንክ የማይታመን ሰው ስትከተላት በልጣብህ ከኔ ይህ ይመጣል መቻልክ ያኔ ከጅምሩ ነበር እሳትን በቅጠል ውስጥ ውስጡን ነዶ ሳይቀጣጠል የወደደ ራሱን ይጎዳል ይባለው ልቤ ያንተ ግን ራስ መጣለው ፍቅር አይባል የትርታ የዋስ ልቤ ዋስትና ዘመድህ እኔ ሰላም ጤናዬ በምን አተዋትም እንደሷ ወስን ያለፈን ስትል ጊዜ ቢያልፍብህ ተጎጂ አንተ ነህ። እንግዲህ ልቤ አደብዛ ጭንቀት አዘን አብዛ ያፍቅሯል አታገኝ የማይሆን ስትመኝ እሷን እሷን ስትል ልቤ ሳታገኝ እንግዲህ ልቤ አደብዛ ጭንቀት አዘን አብዛ ያፍቅሯል አታገኝ የማይሆን ስትመኝ እሷን